Hello፣
አቤት ሰላም ጤና ይስጥልን። ቴሌቪ
አብሮ ይስጥልን። ትኬት ሁለት ትኬት ገዝቶ ገዝቼ ነበር እነሱን ለመጠቀም ፈልጌ ነበር።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ደውሎ
አዎ፣ እንደዛ ብዬ ለመጫወት የሚለውን ስነካ አሁን አልተሳካም እያለኝ ነበር።
ትኬት ተጠቅመዋል፣ ተጫውተዋል
አዎ ተ- ተጠቅሜያለሁ።
እኮ ትኬት አልቆበት ነው። ሁለት ብቻ እኮ ነው በየቀኑ ይገባለሁ።
አዎ እሺ እሺ
እሺ፣ coin ይዙ በ coin
አቤት coin ይግዙ። coin ለቁጥር ላይ ለመግዛት የሚላለ ለጥያቄና መልስ coin ይግዙና ጥያቄና መልሱን በተከታታይ አስሩንም ከመለሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ ይጫወታል።
ኮይን ከገዙ መጫወት ይችላል ማለት ነው አሁን ጥያቄና መልስ አሁን
እሺ ጨውሽ አመሰግናለሁ